ሄሎ ስቱዲዮ ጤና ይስጥልን።
አብሮ ይስጥልኝ።
ባሮክ ስቱዲዮ እ ባሮክ ስቱዲዮ አዎ
ከዊፕላስ ሶሉሽን company ነበር የደወልኩት።
እሺ company ያችን አንድ app develop አድርጓልና እሱ ውስጥ ከሀምሳ በላይ service ኦች አሉ። ከ service ኦች አሉ ደግሞ የፎቶ ቤት service ነው። እሱ ላይ እንድትመዘገቡ ነበረ። በነፃ ነው።
እሺ ቆይ አሁን እኔ ወጣ ብያለሁ ከአዲስ አበባ እም፣ እ፣ ስመለስ እ፣ እሞክራለሁ።
እሺ፣ በቃ ስትመለሽ ደውዪ።
እሺ እሺ